አቤት አብሮ ይስጥልኝ ቴክስት ገብቶኝ ነበር። ሄሎ ቴክስት አዎ ገብቶልኝ ምናምን እያለ በጊዜ ስልክ ገብቶኝ ነበረ። እንዴት እንጠቀም ትችለው
ትኬት ነው የገባው።
እ
ትኬቱ የሚያገለግለው ለእድሎትን እንዲሁበት ነው። ኮኮብ ዘጠኝ ሰማንያ አምስት ምን ይባላል ብለው ኮኮብ ዘጠኝ ሰማንያ አምስት ምን ይባላል
ኮኮብ ዘጠኝ ሰማንያ አምስት መንሰላል ብለው ሲሉ ሶስት ቁጥር ለመጫወት ሚል አለ።
እሺ አንድ ቁጥር ላይ ካልተመዘገቡ መመዝገብ አለቦት። ሰባት ቁጥር ላይ ቋለ መቀየር አለ እና እሺ እዛ ላይ መጫወት ይችላሉ። ሶስት ቁጥርን ሲለኩ እድሎትን ይሞክሩና ጥያቄና መልስ ይመጣሉ። ካሉት ትኬት እድሎትን መሞከር ይችላሉ። ትኬት ከሌሎት ኮይን ካሉ ካሉት ደግሞ ጥያቄና እ መልሱን ተወዳድረው አስር ከአስር ከመ
እ ሌላ ስራ ላይ እድል እድል ሲሆን ቀጥታ